ከሳኝ ከሽምብራው ማርታ ከሸቱ ከሳኝ መብላቴ መስቀረ ደርሶ መጠርጠሬ ተሸታ ይሳለፍ ቀመኩኝ ታጥሬ ከሚወዱ ጋራ ሲሉ ጓዳ ደጅ ከጓረሽ የሰጥቶ በእጅ ይዞ ነው እንጂ በደረሳቸው በተፈጥሮ ውበት ታጅበን እንድናል በቀረ